NSS Washington. ሄሎ
ሄሎ፣ አቤት።
እንዴት አደርሽ?
እግዚአብሔር ይመስገን።
ዋሽንግተን ነው አይደል?
አዎ
እሺ፣ ትላ- ትላንትና ማታ ልከን ማለት ነው።
እ ኦኬ፣ የደወለችልኝ ነው እንትን ኤምአር ያስፈርሰን ነበረ እ እና እዚህ ሲዲውን ዘመተን እ
ሲዲውን አልከፍትም አላቸው። እዚህ ምን አላቸው?
አልከፍትም አለ ሲዲውን ቢያለ እሺ ሌላ ቁጥር ልስጥሽና እነሱን contact አድርጊያቸው።
እና ንባቡን እንድትልክልኝ ነበር በቴሌግራም ገብቶኛል። ሌላ ቁጥር ልስጥሽና የ MRI ክፍል ቁጥር ልስጥሽና contact አድርጊያቸው፣ እነሱ ይልኩልሻል።
እሺ፣
ልስጥሽ
ቴክ- እሺ ንገሪኝ።
ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስምንት
ሰማንያ ስድስት
ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት
ሰማንያ ሰባት
ሰማንያ ስድስት ሰማንያ ሰባት እ ሰማንያ ዘጠኝ
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ
እሺ